ሌላ ሌላው ኢሳያስ ወይ ወይ
ከእንትን ያስከውን ከዲቦን ያስከውን ኦርደር አልታዘዘም ብላ አሳውቀ ነበር።
አዎ ታዘዘም
አልታዘዘም ቡና እ አልታዘዘም ብለውክ ነው ወይ እነሱ?
አዎ ዋው ከቅድ ጋር እንትን ያልከው ሰው ላይ እየከለ ምንም እያይታ አታዘዘም ያለው እሺ እዛ ከሆንክ አገናኘኝ።
እ አቻ አንድ አንድ ደቂቃ ጥቂት ነው።
እሺ እጠብቅሃለሁ። እኔ ችግር የለውም።
አህ እሺ አንድ ያወረ
Hello text እንጂ የገባልኝ order ደውላችሁ ዘዣኝ Okay በመቶ ሁለት ዜሮ አራት ዜሮ ስምንት ነው ግን የገባልሽ።
Large Margherita
እሺ አልሰራ አልተሰራማ ስላልታዘዛችሁ እናቴ
ደውላችሁ አላላችሁኝማ።
እሺ እናቴ ችግር የለውም። የኛው order cancel ይሆናለኝ። ኢሳያስ
ሄላ ሄላ ሄላ ትተክ ውጣ፣ ትተክ ውጣ። እሺ ትተክ እሺ፣ ውጣ።
እሺ።
ኢሳያስ እየሰማኝ ነው።
አዎ ትተክ ውጣ፣ እንዳትፈርም ደግሞ።
እሺ ወይ አባት ልደውልልሽ አንዴ
እሺ